ወደ ቴሌ ብር ገንዘብ አስተላልፌ ነበር አልገባም።
መቼ ነው ዛሬ ነው?
ትናንትና ማታ አንድ ሰዓት ተኩል ላይ ምናምን።
በደወሉበት ቁጥር ነው?
አዎ በልቶ መሰለኝ። አንድ ሺህ አፈቀር
አየርክ እንደ በርቃል ስንት ብር ነው?
ሰባት መቶ
እሺ failed ብሎ አሁን ወደ ቤስት ቤት account ተመልሷል። እሺ
እ ወደ ቤስት ቤት account ተመልሷል ብሩ።
እሺ አሁን አሁን ልላከው ወደ ቴሌብሩ አዎ ትችላለህ። አሁን መላክ ትችላለህ።
እኛ እንዳለም አሉ